ጤና ይስጥልኝ የኢቢኤስ የጥሪ ማዕከል እባክዎትን ምን ልርዳዎት?
ከኢትዮጵያ አዲስ በረራ ነበር ከአስር ቀን በኋላ
እሺ መመለሻ መቼ ነው?
መመለሻ እንኳ ትንሽ ይቆያል።
አዎ እኮ መመለሻዎትን ይንገሩኝ የግድ ዋጋውን ለመንገር የመመለሻዎትም ስለሚያስፈልግ ማለት ነው መሄጃ ብቻ ማለት- ትኬት መግዛት አይችሉም
እኮ ገብቶ ገብቶኛል ማለት እስከ ጥር ምናምን አካባቢ ይቆያል
አለ flight ለአመት ያክል አለ
እኮ እስከ ጥር ምናምን ይቆያል አንድ ሶስት አራት ወር ምናምን አካባቢ ማለት ነው።
እሺ ስለዚህ አራት ወር ካልኩሌት አድርጌ ልንገሩት
እሺ
አራት ወር ከሆነ እ፣ December አካባቢ ማለት ነው አ እወ
አሁን ላይ ያለው ዝቅተኛ ዋጋ በኢትዮጵያ አየር መንገድ 64853 ብር ነው አራት ሺህ ስምንት ከአስር ቀን በኋላ ነው የሚበረው አዎ 64853 ብር ስልሳ አራት ሺህ 853 ብር እሺ brother አመሰግናለሁ ስለደወሉ እናመሰግናለን መልካም ቀን